ሄሎ አስቴት ነኝ።
አስቴት ሰላም ነው?
አለሁልህ።
ኦርደር ኦርደር ኮምፕሊት ተብሎብኝ ነበር። አሁን
ማን ነው ስምህ?
አሸናፊ ተስፋዬ
አሸናፊ አብቲና።
ሙሴ አልከው እንዴ?
አላልኩኝም እኔ አይ አንተን አይደለም አሸናፊ። አዎ ስልክ አያነሱም። ድጋሚም እ, ይሞከርላችኋል አላልኩ?
አ፣ ምንም ስልክ እያነሱ አይደለም።
እኮ እና እኔ ላገናኛችሁ ይችል ነበር እኮ አገናኘኝ ብትሉኝ እጅ ያገናኛችሁ ነበር አዎ በእንደዛው አይሆንም አለ። እዛ እኮ ነው
እና ታዲያ ከኔ ነው ኮምፕሊት ነገ ማለት ነው ይመለሳል።
ወይ?
አይ ኧረ ይመለሳል። እንዴ? ነገ ጠዋት ይመለሳል። እሺ እሺ፣ እሺ ደ- ደውልላቸውና እኔ ስድስት ሰዓት ላይ የምገባው ግን ደውልላቸው፣ ችግር የለውም። ትላልትላ ሬስቶራንት ስልክ እያነሱ ስላልነበረ ነው ካንስል አድርጉልኝ፣ ቼክ አድርጉና በላቸው እንጂ እሺ።
ኮምፕሊት አልተላ አይሆንም። ይመለሳል።
አይሆን ቆርጦብኛል። አሁን አዎ፣ አይ አይቻልም።
ነው ነገ ይመለሳል። ኦርደር ስለማያድር ነው ኮምፕሊት የምናደርገው። እሺ እሺ እሺ እሺ እሺ እናቴ፣ እሺ አባቻ